እሱ ቢስኩት ሰጠኝ።
Hello ቤስቲ ቤት ናችሁ?
አዎ ቢስኩት
እናቱ ትናንትና አንድ ሺህ ብር ልኬ ነበር በቻፓ በዚህ ቁጥር
ወዴት ነው የላከው?
እ?
ወዴት ነው የላከው?
አንድ ሺህ ብር ወዴት ነው የላከው?
ወደ ንግድ ባንክ
እሺ
ይሰማል አማ
አዎ ይሰማኛል። check እያደረኩልን ነው፣ ጠብቀኝ።
እሺ
ወደ ንግድ ባንክ ነው አይደል ያደረከው?
አዎ አዎ አዎማ በቃ ለቻፓ አሳውቃቸዋለሁኝ። እሺ process ላይ ነው ያለው፣ ይገባልሃል።
አስቸገሩን እኮ በጣም
እሺ ያው ለቻፓ አሳውቃቸዋለሁ።
ቴንኪማ እሺ መልካም